ቀረ። በጀማ day ማክበር፣ በጀማ መጣላት፣ ክፍል ተቀምጦ ቡድን ስራ መስራት፣ ትርፍ እስክሪብቶ የያዘ ብሎ መጠየቁ፣ የቡድን ጨዋታ የአብሮነቱ ሳቁ ቀረ። መምህር መጣ መጣ እያሉ መደንገጥ፣ ያ ጉልቤ ተማሪ ክላሱን ቀውጥ፣ ያ ጅሉ ተማሪ ዝም ብሎ የሚስቅ፣ ያቺ ቆንጅያ ልጅ ሁሉም የሚያፈቅራት፣ ያቺ ምላሳማ ሁሉም የሚሰድባት፣ ያ ቀዳዳው ጀለስ ወሬ የማያልቅበት፣ ደግሞ ያቺ ጢባራማ ልጅ ጢባራሙ ልጅ ሴቶች የሚባሉት እነዛ ዥልጦች ልፊያ የሚወዱት ዴክስ እየዘለሉ ክፍል የሚያቦኑት የአይን አፋሩ ልጅ ሴቶች የሚስቁበት እንረሳው ይሆን ሁሉ እንደዘበት ክላስ እየቀጡ ሰው አየኝ አላየኝ እያሉ መሳቅ